ሄሎ ሄሎ ሄሎ ዋሽንግተን ሰላም ጤና ይስጥልን። አዎ ዋሽንግተን ነው የምልርዶት።
እንትን MRI ነበረ contrast brain MRI አለ
አዎ እና ዋጋውን ጠይቀን ከዛ ለማስነሳት ነበር ከጥቁር አንበሳ ነው እንደውልስ
እሺ
brain MRI ወይስ contrast
ስምንት ሺህ ስድስት መቶ
እሺ ላናግራቸውና እደውልልሻለሁ መልሽ